ነኝ።
hello ፍቃዱ ነኝ።
ፍቃዱ
ፍቃዱ እባላለሁ። በዚህ delivery እሺ፣ ስልሳ ሁለት ዜሮ አንድ እና ስልሳ ሁለት ዜሮ ዘጠኝ ከካፌው አልወጣም። ደቂቃው አልቋል። ሶስት ደቂቃ ነው የቀረው። አሳውቄ ነበር ካሁን በፊት።
አዎ ስልሳ ሁለት ዜሮ ዘጠኝ አይደለ? አንደኛ
ስልሳ ሁለት ስልሳ ሁለት ዜሮ አንድ እና ስልሳ ሁለት ዜሮ ዘጠኝ ዜሮ ዘጠኝ አልሰጡህም? ቆይ አንዴ አልሰጡኝም። አሁንም ደቂቃው አልቋል። ቶሎ በይ።
ቆይ አንዴ አትዝጋው። እሺ አንዴ ሊወጣ እሺ በሰላሳ ሰባተኛው ደቂቃ እና በሰላሳ ሶስተኛ ደቂቃ አሳውቀህ ነበረ።
እ?
ቆይ አንዴ አትዝጋው። ትቶ ይውጣ ይህ ልጅ ከጄ በርገር ቅድም በሰላሳ ሶስተኛው ደቂቃ አሳውቆኛል። ሁለት order ነው። አንደኛው በሰላሳ ሶስት ደቂቃ አንደኛው ደግሞ በሰላሳ ሰባት ደቂቃ አሁን ሀምሳ ሶስት ደቂቃ ነው አንደኛው አንደኛው ደግሞ አዎ ጄ በርገር አዎ አንደኛው ደግሞ ሀምሳ ስድስት ደቂቃው ነው። ትቶ ይውጣ። hello
እ?
hello አቤት።
ቆይ አንዴ ልደውልልክ። እሺ
እሺ customer ኡ ደግሞ እየደወለብኝ ስለሆነ እሺ እሺ፣ ቆይ አንዴ ልደውልልህ።